এই নাও এই হ্যাঁ এই নাও
አይሰ-
হ্যাঁ নাও አልምን አንቺ
አይሰማሽም? ከቢዩ ካቢና ነው የምደውልልሽ። ከቢዩ ነው የምደውልልሽ።
እሺ ምንድን ከቢዩ ነው- ከቢዩ ነው የምደውልልሽ።
እሺ ማምን
በመቶ ሁለት ሰላሳ አምስት ሰላሳ ሁለት ምንድን ነው የታዘዘው?
አቶ ፉልሞኮ እና ፋጂታ አይደል
እኮ እንደ ቺክን ፋጅታ ነው ነው አይታዘዘው?
አይ አዎ ሙፍና ፋጅታ።
አርጉ ሰማሁትና ተሰልኩለት ችግር የለም ነግሬዋለሁ ሄላ ሄላ
ወይዬ እሺ እሺ ሰምቼሻለሁ።
ሄላ